ሰላም ጤና ይስጥልኝ ቢስሚል
አብሮ ይስጥልን።
እሺ ምን ልርዳው?
የሆነ የሆነ ቲኬት ቴሌግራም ላይ እንትን ቴሌግራም አልጠቀምም መቼም ያው እንትን እንድልኪ ነው።
እሺ አንዴ ጠብቁኝ።
እሺ
Hello ጤና ይስጥልኝ። ቃል ኪዳን ነኝ ከ BestBet ምን ልርዳዎ?
አብሮ ይስጥልን። የሆነች ቲኬት እንትን ቴሌግራም ላይ ልኬሽ ብሩን እንትን እንትን
ምን አሉኝ? cashier ኮዱን ይንገሩን። እሺ እሺ አስራ ሶስት አስራ ሶስት
ዘጠና ዘጠኝ እሺ
ሰማንያ ዘጠኝ እሺ
ዜሮ ስድስት ዜሮ ስድስት
አዎ እሺ አስራ ሶስት ዘጠና ዘጠኝ ሰማንያ ዘጠኝ ዜሮ ስድስት እሺ አራት መቶ ብር ቦነስ ተለቆበታል።
አሁን ተለቋል። መቀበል አዎ።
ይችላሉ። አዎ አዎ አሁን- ሄደው መውሰድ ይችላሉ። አስራ ሶስት ዘጠና ዘጠኝ ሰማንያ ዘጠኝ ዜሮ ስድስት እሺ አንድም ነበረች አንዷ እሺ አንዷ ይንገሩኝ። እሺ
እሺ አስራ አስራ ሶስት እሺ
ዘጠና ዘጠኝ እሺ
ሰማንያ ስድስት እሺ
አርባ አምስት አርባ አምስት
አዎ
እሺ አስራ ሶስት ዘጠና ዘጠኝ ሰማንያ ስድስት አርባ አምስት
አዎ።
አስተካክለው ይንገሩኝ እስቲ
እሺ ቆይ አንዷ ወረቀት እንትን ሰማንያ ስምንት አድርገሽ አስራ ሶስት አስራ ሶስት ዘጠና ዘጠኝ ሰማንያ ስምንት እሺ አርባ አምስት አርባ አምስት አድርገሽ
እሺ አምስት ሀምሳ ሶስት ስድስት E ምናምን የሚል ነው አይደለ?
አይደለም አስራ እንትኑ ሶስት አይ እንትኑን ነው ያልኩት። ቲኬት ID አስራ ሶስት ከላይ ያለው እ?
ቲኬት ID።
cashier ኮድ ነው አይደል?
አዎ cashier ኮዱማ ልክ ነው፣ ለማረጋገጥ ነው ያልኩት።
እሺ
ቲኬት የሚለው አለ አይደል? ከላይ
ምን ምን ቲኬት የሚል ከቀኑ ቀጥሎ ያለው አዎ፣ ከላይ ቲኬት፣ ሀምሳ ሶስት ብሎ Okay።
የሚጀምረው ነው።
አስራ ሶስት ብሎ ሀምሳ ቲኬት እንደሆነ ሶስት ነገርሽ?
እኮ ሀምሳ ሶስት?
ሶስት ስድስት E ይላል ስድስት E አዎ በቃ ልክ ነው። እሺ እሱ መቶ ስልሳ ብር ቦነስ ተለቋል።
ስንት ስንት?
መቶ ስልሳ ብር።
እሺ በቃ እናመሰግናለን።
እሺ መልካም ቀን። እሺ እሺ